ሄሎ ወይ አብተይ ወይ እ ሰላም እንዴ አለው እንትኑ እንትኑ ከወጣ
ነው? ሄሎ ሄሎ ሄሎ
ወይ አይሰማም።
ወይ እኔ ወይ ይሰማኛል። ይቅርታ አስቸገርኩ። አሁን አረ ችግር የለውም። እንትን ነው format ተደርጎ window update ማስደረግ አለብህ። እሺ graphics card ኡን ለዛ ነው።
okay እኔ እንደ- እኔ ደግሞ እንደ- እንደ መሰለኝ ሌላ ውስጥ ላይ betting ፋይል ስላለ ችግር የለውም እኮ ምንም አይሆንም። እሱን ፋይል በ flash ይይዙልሃል። ባለሙያ ዝም ብለህ በመቶ ብር ምናምን ግዴታ መደረግ ስላለበት እ፣ ካለዛ አይሰራም ኮምፒውተሩ ፋይሉን አይቀበልም።
እኔ ደግሞ ያ- ሌላ ቦታ አሁን በስቱዲዮ system ያየሁት ምን መሰለህ እሺ
እ፣ run android version የሚለውም አ
አለ። ከዛ በኋላ በዛ cashier ውስጥ እኮ አንድ cashier- window window ስለተበላሸ ነው ያንተ አሁን ኮምፒውተር የኮምፒውተር ችግር ነው።
እ፣ ኮምፒውተሩ አርጅቷል እና format መደረግ እ፣ አለበት። format ተደርጎ okay፣ አይ- graphics card update ተደርጎ ያንን ፋይል መጫን ነው።
እ፣ እሺ እንደዛ ካልሆነ okay፣ አይሰራም okay።
በምንም። እሺ አባቴ ቀላል ነው እሺ፣ እኮ የሆነ መቶ ለማንኛውም ብር ምናምን እንትን ብለህ በቃ ቀላል ነው። እሺ አባቴ እሺ።
ለብር አይደለም ብቻ ፋይሉን አሁን ድጋሜ ደግሞ አ ይሄ አሁን የእናንተ ለጠዋት ስራ ሁለቱም እ ሁለቱም የእናንተ የእናንተ ስራ የእናንተ system ቢሆን አ
ብቻ አሁን የወጣ ቃል እንትን ያለው ነገር ሁለቱም የእናንተ ገባኝ።
system ቢሆን በቃ ሁለቱም የእናንተ system ቢሆን አ ለመስራትም ለምንም ይቀላል። አሁን አ betting system የሌላ ነው፣ virtual ደግሞ ሌላ ነው። ትንሽ አሁን አንዳንድ betting ኦች አ የራሳቸውን virtual እንዲሰሩ ነው የሚፈልጉት። የእነሱ ደግሞ virtual ትንሽ ስለማያዋጣ አ ያው ብዙም ወጪ ስላለበት የኛው ደግሞ system አሪፍ ነው። ምን እንደገና ቀለል ያለ አ አሪፍ ነው። በዛ ላይ ትንሽ የኛው system አሁን እኔ ግሌ ሰፊ ድጋሚ ጫን ጫን ምናምን ሲሉ ትንሽ አ እያቆ ያቆ ያሉ system ብዙ ማስተካከል ነው።
አያቆይም። ይሄ ቀላል ነው። ይሄ አሁን ያልኩ በጣም ቀላል ነው። እሺ
አዎ፣ እስቲ በቃ ለማንኛውም መጀመሪያ እሺ እነሱን እሺ።
betting ኦቹ መጀመሪያ እንደዚህ ኮምፒውተሩ አዎ ስለተበላሸ ድጋሚ ጠይቃቸው እነሱ ጠይቃቸው።
ሲስተም እሺ አዎ፣ እሺ እሺ እሺ እሺ።
በቃ ቻው ነገ ደህና እና ነሽ።
እንገናኝ።
እሺ እሺ እሺ አባቴ እሺ እሺ።